ጤና ይስጥልን። ቢጃ ኢትዮጵያ ህይወት ነኝ። በኮም ልርዳው።
አለም ገና ምርት እየደረሰን አይደለም። እጥረት አለው።
ምን ምርት ነው ደረሰው ያልሆነው ደንበኛ?
ጊዮርጊስ ቅዱስ ጊዮርጊስ።
አዎ፣ እሺ ደንበኛ፣ እዛ አካባቢ የምርት እጥረት ስላለ እ፣ ካዛንቺስ ወደ አድዋ ድል- ድልድይ የሚወስድ እ፣ እንትን ሄዳችሁ ቃላ trading store የሚል አለ። እዛ ጋር ሄዳችሁ መውሰድ ትችላላችሁ።
የት ካሳንቺስ?
መስመር ላይ ያለው ደንበኛችን አዎ አለው። ካሳንቺስ ነው ያልሽ?
ከአንድ ዳድዬ አዎ
ቃላብ trading store የሚል እዛ ሄዳችሁ መረከብ ትችላላችሁ። ለጊዜው የምርት እጥረት ስላጋጠመን ነው።
እና ስለዚህ አለም ገና እየመጣ አይደለም ማለት ነው። አይ ከዚህ ችግሩ ከዚህ ከሆነ ብለን ነው።
አይ ከዛ ሳይሆን እ፣ የሆነ እ፣ እንትን አለ። ለዛ እዛ ሄደው መረከብ ይችላሉ። እሺ ደንበኛችን